Hello, hello. Baqa giddu gala tolaa magaalaa Shaashamannee dhuftan, bilbila tolaa magaalaa Shaashamannee dhuftan, anaa dhufu. እንትን አማርኛ ነው እኔ የማወራው። አማርኛ ነው።
እም፣ እንኳን ወደ ሻሸመኔ ነጻ ጥሪ ማዕከል በደህና መጣችሁ። ምን ላግዛችሁ?
እንትን መ- መብራት ሰፈራችን ላይ የለም አየ
እና እንትን ምን ሆነው ነው?
እኔ እንጃ ወደ ሰማንያ አንዱ አካባቢ ፈንድቷል አሉ፣ ግን እኛ ሰፈር የለም።
ሰፈር እሱ ምክንያት- የት ነው?
ዜሮ ሶስት አካባቢ ነው እንትን መብራት የለም።
ሰማንያ አንድ ነው ዜሮ ሶስት ነው ሰፈሩን።
ዜሮ ሶስት ነው ግን ፖል የፈነዳው ሰማንያ አንዱ ጋር ነው።
አየ እሺ
በዛ ምክንያት እኛ ሰፈር መብራት የለም። ይኸው እስካሁን ድረስ
እሺ እሺ፣
እናመሰግናለን።
እሺ እኔም አመሰግናለሁ።